ለውጥ ጤና ትምህርት ቤት ሄሎ
አዎ ጤና ትምህርት ቤት
ብሩ በስቲ በስቲ ባስን ምናምን የለም።
ዲፖዚት አድርገ ነው
አዎ ትናንትና ካለማል ቴሌግራም ላይ
ነገረሽ ይሄ ይሄ ቁጥር
እኮ ሜሴጁ ልካልናል። ዲፖዚት ያደረክበትን ሜሴጅ
አዎ መሴጅ ቴሌግራም ላይ
እም ሄሎ
አዎ ሜሴጁ ልካልናል። ቴሌግራም ላይ እ እሺ አሁን ሰው እንዲህ ነው እ
ቴሌግራም ምናምን አሁን ሰው እንዲህ